ይሻላል።
ሄሎ ሄሎ ኢሳያስ ወይ የምትመልሰው ባዮሼክ ነው እሺ፣ ቻናል አይደለም።
እ? ማለት channel channel አይቀበሉም ሲመለስ። ቻ- ባዮሼክን ታውቀዋለህ አይደል?
እ በቃ እዛ ነው የሚመለሰው።
እዛ ነው የሚመለሰው።
አዎ አዎ።
እሺ እሺ አሳውቀን እሺ፣ እንዳትረሳው ከመለስ እሺ በኋላ።
እ- በያቸው እሺ፣ ንገራቸው በእነሱ እዛ አይ፣ ያውቃሉ ባዮሼክ- ያውቃሉ።
እሺ እሺ እ፣ አልደረሰም በስመ አብ